hello hello hello ሰላም፣ እንዴት ነህ?
hello ሰላም ነው።
አለን አለን። ፕሪንተር እና ምን የኛ case ስላልሆነ ነገ ጠዋት IT ዎችን አናግራቸው። እስኪ እነሱ ያስታጥሩ።
ምን አልከኝ? ነገ አዎ ነገ ጠዋት አናግራቸው። IT ዎች
IT ዎችን ነገ ላናግራቸው።
ነገ አናግራቸው። እነሱ ይችላሉ።
እሺ በቃ ግን መኪናዋን installing ጉም ለምን እንደዛ ቆየ?
update update ነው። update ሆኖ ራሱ ላይሰራ ይችላል። probably ኮምፒውተርም ቀይረኝ ሊል ይችላል። ምክንያቱም graphics card እና update ነው። ብዙ ጊዜ እንደዚህ አይነት ነገር happen ሲያደርግ አ game ኡ ተጭኗል፣ ምንም error የለበትም፣ ግን አይከፍትም። እንደዚህ ካልከፈተ ወይ graphics card ችግር ነው ወይም ደግሞ የ update ችግር ነው። ከሁለት አንዱ ነው።
አይ እንትኑማ ሰላሳ እኮ ነው ኮምፒውተሩ።
አይ ሰላሳ ወይ የ update አለመሆን ወይም ደግሞ የግራፊክስ ግራፊ- ካርድ ግራፊክስ አፕዴት ካርድ- አለመሆን graphics card update ነው መደረግ አለበት። እሱም ስላለ okay እሺ፣ update ኡ ይለቅና እስቲ ትሞክራላችሁ። እሺ እሺ እሺ